Hello ጤና ይስጥልኝ። ከቤት ቤት ነበረ ምደውልልህ።
እሺ አ- አስታረቀኝ ነህ?
አዎ
እሺ አሁን እኮ ዘጋሁ። AnyDesk
አልዘጋሁም አይተሃል?
እኮ።
ዘግተዋል እያለ ነው እኛ ጋር።
አይ አልዘጋሁም። እስቲ በድንገ- በ- በድጋሚ ላኩልኛ accept ብላለሁ። በራሱ ጊዜ password ብገባም በራሱ ጊዜ ነው የሚያስረዝመው።
ምን የሚለው
በራሱ ጊዜ ነው password፣ ሌላ password እናንተ የላካችሁልን password አለ አይደለም?
አዎ Okay ለማለት ሲገባ በራሱ ጊዜ ነው የሚያስረዝም- የሚያስረዝመው።
ያስገባው። እሺ አዎ፣ እንደዛ እኔ- እንደዛ ሲያስገባ ምን ታደርጋለህ መሰለህ? ከዚህ በኋላ password ኡን ሙሉ double እ- click ታረግና password ቦታው ላይ ሙሉ delete ትለዋለህ ወይም backspace ን ትነካለህ።
backspace አድርጌ backspace አድርጌ እንደገና ባዶ ስጽፈው አዎ፣ ባዶ አድርገኸው እ፣ ከዛ በኋላ መጻፍ አይደለም type ባታደርገው ይመረጣል። ቀጥታ ቴሌግራም ላይ ያለውን password copy ታደርገዋለህ ሙሉ ማለት ነው።
በ- በ PC እኮ እንትን የለም password የለም፣ አ፣ ቴሌግራም የለም በፒሲ
ኦኬ የለም።
አዎ፣ ስለሌለኝ ነው paste ማድረግ አቅቶኛል።
Okay እ፣
ደግሞ ከፕሪንተሩ ጋር አልተስማማም። ከፕሪንተሩ ጋርም አስማሙልኝ።
ምንድን ነው የሚለው?
printer print አያደርግም። ቆይ ግቡና እስቲ አይቼ ልደውልላችሁ።
እሺ አሁን ሲመጣ accept ይለዋል። እዚህ ደግሞ ትንሽ ይቆጥራል desk እንትን እስኪል ለዛ Okay።
እየጠበቅ accept አድርግና ከዛ በኋላ እሺ።
በቃ ጠብቀኝ እዛው ላይ እሺ፣ እሺ። ያው AnyDesk ገብቼ እየጠበኩ ነው።
እሺ ከሀያ ሰከንድ በኋላ accept በለው እሺ።
እሺ